ነው።
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውሎት።
እሺ እ፣ ሎሚ በ product quality ቀርልኝ ብለው ነበር አይደለ?
እ?
ሎሚ መልሰው ነበረ።
ሎሚ ያው በሙሉ የተበላሸ ሆነ። እም።
ሙሉን የተበላሸው?
ሙሉውን እንዳለ በቃ ብስ- ያው ልክ ባለው ታዩታላችሁ።
አዎ ተመልሷል እኮ ልክ ነው። ታው እሺ፣ እም።
ይቅርታ በጣም ነገ የተሻለ ነገር እንልክሎታለን። የት ነው location ኡ?
location ኡ እዚህ ፊት።
ፊጋ።
አዎ እሺ፣ ነገ እንልክሎታለን። መልካም ምሽት።
አሜን። እሺ እሺ አሜን።